ጤናማ ነው።
ጤና ይስጥልኝ። አለም ጀነራል ሆስፒታል ነው። ካሪስቤ ነበር የምደውልልህ። ካሪስቤ ነው የምደውልልህ። የእርሱን ስም አልበል ለምኛችን። የእርሱን ስም አልበል
የምን ነበር?
ይሰማል ለምኛችን። ምንም አይነት transaction እያሳየን አይደለም። ምናልባት እንዳይጠቀሙት ያደረጉት ችግር ካለ ለመጠየቅ ነበር።
ባለፈው ሚነሱ ደውሎልኝ cashier ኦችን ስልክ ሰጥቼ ነበር። እኔ ስለም እኔ አይደለሁ የምጠቀመው እሺ cashier ኦች ናቸው እና ዜሮ ዘጠኝ አርባ ሰባት አስር አስር ላይ ደውለሽ ዜሮ ዘጠኝ አርባ ሰባት
ቀጠኛችን ሲጎራረ
ዜሮ ዘጠኝ አርባ ሰባት የሚለው